Hello ጤና ይስጥልኝ Best Bet ራሄል ነኝ። በምን ልርዳው?
እሺ sister አመሰግናለሁ። እንትን ፈልጌ ነበር ከ Best Bet ማውጣት ፈልጌ ነበር። በቴሌ ብር ብር ሶስት መቶ ሀምሳ ብር አለኝ አልወጣ አለኝ። ምን ላድርገው?
እሺ አንዴ check ላድርገው። እስኪ የ Best Bet ቁጥርህ ንገረኝ።
Best Bet ይህ በዜሮ ዘጠኝ እሺ
ዜሮ ስምንት ዜሮ ስምንት
ስልሳ ስድስት እሺ
ዘጠና ሁለት ዘጠና ዘጠኝ
እሺ አንዴ ዜሮ ስምንት ሀምሳ ስድስት ዘጠና ሁለት ዘጠና ዘጠኝ ነው አይደለ?
ኧረ ዜሮ ዘጠኝ ዜሮ ስምንት ስልሳ ስድስት
በደወልክበት ማለት ነው።
አዎ በደወልኩበት ነው።
ስንት ብር ነው ማውጣት የፈለግከው?
ሶስት መቶ ማውጣት ማውጣት ፈልጌ ነበር።
ሶስት መቶ ሶስት መቶ ማውጣት አዎ።
እ፣ አትችልም። እንትን ነው non withdrawable ላይ ነው ያለው ብሩ እና ትንሽ መጫወት አለበት።
እ
ብሩ መውጣት አይችልም። ሶስት መቶ አርባ ብሩ non withdrawable ላይ ነው ያለው። withdrawable balance ላይ ሲሆን ብቻ ነው ማውጣት የምችለው። ስለዚህ የተወሰነ ተጫወትበትና በትንንሽ ብርም ቢሆን እየመደብክ ከዛ system ኡ ይለቅልሃል።
አይ እሺ እሺ፣ መልካም ቀን ይሁንልህ። ስለደወልክ እናመሰግናለን።